ጤና ይስጥልን።
አብሮ ይስጥልን። ሁሉ ሰላም?
እግዚአብሔር ይመስገን። ምን ደብተዋል?
መኪና ፈልጌ ነበረ።
ምን ሆነ መኪና?
ሁለት ሺህ አስር ቤልታ የሆነ መኪና ፈልጌ ነበር እና በባንክ ለመግዛት ነበር የፈለግኩት።
ሁለት ሺህ ምን ምን አሉ? ምን አይነት መኪና?
ሁለት ሺህ አስር ያሪስ ቤልታ ያሪስ ቤልታ ያሪስ ቤልታ የለንም። ያሪስ compact ነው አባት ያለን።
ሁለት ሺህ አስር አላችሁ?
አዎ አስራ ዘጠኝ ከሀምሳ የሚባል አለ። አምስት ከሀምሳ ብድር አለበት። አንድ ነጥብ አራት cash ይፈልጋል።
አ- አ- አንድ ነጥብ አራት cash አን- አምስት መቶ ሺህ ባንክ አለበት።
አዎ
እሺ ሌላ ምን አላችሁ? ሌላ ሌላ ምን አይነት መኪና ፈለግ? ቪትዝ አይ
ኮሮላ ሞዴሉ ሞዴሉ ሁለት ሺህ አስር የሆነ ከሁለት ሺህ አስር ባንክ በድርጅት ነው መግዛት የፈለግነው እና ሞዴሉ ከአስራ አራት ዓመት ብዙ ያለ- ያነሰ ምን ነው።
ምን መኪና ነው የሚፈልጉት? ያሪስ ቤልታ አዎ የአሪፍ ቤልታ ቢሆን አሪፍ ነበር ማለት እኛ ነበር ወይ ደግሞ ነገ ይደውሉልናል። አጣርቼ ልደውልልዎት።
ችግር የለም። እሺ ታዲያ በቃ ነገ እደውልልዎታለሁ።